ዳሽን የትንሽ የጥሪ ማዕከል ተቋረጠ ተቋረጠ።
okay፣ ስልኮ ተቋረጠ። እሺ አሁን በደወሉልን በደወሉልን ስልክ ቴሌግራም ላይ ፓስፖርቶትን ሊልኩልን ይችላሉ። SMS ብልክሎት እሺ አሁን ሳይሆን ቤት ስገባ ልላክ።
ይቻላል። የ- እሺ የእርሶንም ከዛ ደግሞ የህፃኑን ፓስፖርት ይላኩልን እና እሺ ምክንያቱም ስሞት ልክ ፓስፖርቱ ላይ ባለው መሰረት መሆን ስላለበት ድጋሚ ወጪ እሺ።
እንዳስወጣሁት እሺ በዛ መሰረት book አደርግሎታለሁ።
እሺ በጣም አመሰግናለሁ።
እሺ ልክ እንደ ቤት እንደገቡ ፓስፖርቶትን ይልኩልን።
እሺ።
በዛ መሰረት booking ኡን ይዘን መክፈያ method ኡንም በዛው እንልክሎታለን። process ካደረጉ በኋላ receipt ኡን ይልኩልናል። ትኬቶት ይደርሶታል ማለት ነው።
እሺ አመሰግናለሁ።
ስለደወሉ እጅግ በጣም እናመሰግናለን። መልካም ቀን ይሁንልዎት።
እሺ፣ ቀኑ፣ እሺ፣ እ፣ እሺ።
text ዎን እንጠብቃለን።
እሺ በጣም አመሰግናለሁ። እሺ እሺ።